የመድረስ ቤት
አዎ ሰላም ነሽ?
እግዚአብሔር ይመስገን።
አሁን በእናትሽ ትላንት የወደ ስድስት መቶ ብር እስካሁን ዲስ- እ፣
ምንድን withdraw አድርገህ ነው?
አዎ withdraw አድርጉ መቼ ነው?
እ፣ ትላንት ወደ እሺ ቁጥርን ንገረኝ። የቤት ቤት
ዜሮ ዘጠኝ እሺ
ሰላሳ ሶስት ሰላሳ ሶስት አስራ ሶስት አስራ ሶስት ሀያ ዘጠኝ ሀያ ዘጠኝ
ሰማንያ ሰማንያ አዎ
አንዴ ጠብቀኝ።
እሺ
መቼ ነው? ከትላንት ወዲያ አዎ
በሀያ ዘጠኝ ማለት ነው።
አዎ እሺ አንዴ ጠብቀኝ። ስንት ነው? ስድስት መቶ
አዎ ስድስት መቶ ብር balance ሆኗል እኮ እዚህ ጋር
እ
እንደገባልህ ነው የሚያሳየው። ለማን እንደገባ ልንገርህ። ቁጥሩ
አዎ ዜሮ ዘጠኝ ሰላሳ ሶስት
እሺ አስራ ሶስት እሺ ሀያ ዘጠኝ እሺ ሰማንያ
ወይ ቴሌ ብር ነው ወይ አሁን ቴሌብር በቴሌብር በዜሮ ዘጠኝ ሰላሳ ሶስት አስራ ሶስት ሀያ ዘጠኝ ሰማንያ ወደዚህ ቁጥር ስድስት መቶ ብር ገብቶልሃል። Withdraw ሆኗል።
እሺ Check አድርገው።
እሺ እሺ እሺ እሺ